ሁለት ሺህ ብር withdraw አድርጌ ነበር።
እሺ።
አካውንቴ ነው።
እሺ፣ በዚህ በደወልክበት ቁጥር ነው?
አዎ አዎ።
እሺ። ስንት ብር ነው አባ?
እ?
ስንት ብር ነው?
ሁለት ሺህ ብር።
ሁለት ሺህ አዎ አሁን ነው?
አዎ።
እሺ፣ አንዴ ቆይ።
አራት መቶ ምናምን ላይ ደርሰን ነበር። ስድስት መቶ አንድ ብር ነው እንጂ ስድስት መቶ ዘጠና የደረስክበት የለም። ስድስት መቶ አንድ ብር ነው። እሱንም በአምስት በአምስት ብር እየተጫ ታልሻ አካውንት እሺ ሂስትሪ ላይ አባዬው ገብቶልሃል፣ ቼክ አድርገው። እሺ፣ ነው።
እሺ። ስለደወልክ እናመሰግናለን። መልካም ቀን።